hello hello አቤት ከጅብጅብ መልሽ የደወልኩኝ።
አ- አ- እሺ እሺ driver ኡ ጋር ደውዬለት ነበር እና ራቅ አልኩኝ አሁን አለ። ስለዚህ ነገ ቅያሬን ላክሎት።
አረ ቅርብ ቦታ ነው ያለው። በጣም አይርቅም ወንድሜ፣ ያውቀው ካልሆነ በስተቀር okay ይዘውት ከሆነ አሁን ቅርብ አይ አይ አሁን እኮ ነው እነሱ እንዳለፉ ነው ላንተ የደወልኩልን።
product ኡን ወይ አያዙ- ያሉበት ልሂድ እኔ አሁን ያሉበት ልሂድ ከጠበቁኝ።
እሺ፣ ስልክ ስልኩ የስራ ይደውሉ- ለስራ ፈልጌው እኮ ነው እኔ ቡና እ፣ ይደውሉለት ይሻ እንዴ እሱ ጋሽ እኔም እኮ አናግረዋለሁ።
እቃው- እቃውን ይዞታል።
እቃውንማ አልያዙትም። በስተት ነው መሰለኝ የተጫነው። የ- የፌኔት ራሱን አሁን ቡና ያለው እዛ ውስጥ brand ኡ ፌኔት ነው።
አረ ምንም ይሄ normal ጥሬ ቡና ነው። በላስቲክ የታሸገ ጥሬ በላስቲክ ቡና ነው።
የታሸገ አይደል?
በላስቲክ የታሸገ አዎ፣ ፌን በስተት ነው እሱ በስ- በስተት ነው እሱ የመጣው። ልክ ነው።
እኮ እሺ ምን ላድርግ ታዲያ ወንድም፣ እኔ አሁን እዚህ ቡና ነጋዴ ነኝ። እሺ ምን ማድረግ እችላለሁ? የምትተባበረኝ ከሆነ ተባበረኝ። እውነት አሁን ነው የሄዱት። ምንም የራቁት ነገር ቶታል ጋር ቢደርሱ ነው አዎ እኮ የ- እሱ እኮ አሁን እቃውን እኮ አልያዘውም። የእርሱን የተፈጨውን ቡና እሺ አልያዘም። ከ warehouse በስተት ነው ያልተፈጨ የተላከሉት። ለዛ ነው።
እኮ ምን ማድረገው ነው?
እስቲ warehouse manager ኡን ላውራውና እሺ፣ መፍትሄ ካለ አሳውቆታለሁ። ይጠብቁኝ ትንሽ።
እሺ እሺ፣ እሺ።